Hello ሁሴን ተቋረጠ።
አዎ ተቋረጠብኝ።
እሺ የሞከርኩሎት ነበረ። እሺ ስለዚህ ምን ሙያ መስራት የሚችሉትን አንድ ሙያ ይንገሩኝና እሺ፣ ልመዝግብሎት። እ፣
ሱቅ ነው።
እሺ፣ በሽያጭ መስራት ይችላሉ።
አዎ እሺ በቃ በሽያጭ ይዤልዎታለሁ። የእኛ ቢሮ የሚገኘው ጎተራ ፒሲ ፋብሪካው አካባቢ ነው። አንድ ቀን እ።
እንደውልና ጠርተኖት ስለ ስራው ገለጻ የምናደርግሎት ይሆናል። እስከዛው ቴሌግራም ቻናል አለን። ቴሌግራም ቻናሉ ላይ የተለያዩ ስራዎች post ስለምናደርግ እሱን እየተከታተሉ እንዲቆዩን በ message እልክልዎታለሁ። ቴሌግራማችንን እሱን ይቀላቀሉና እያዩ ይጠብቁናል። እሺ ሁሴን፣ መረጃ ከየት ነበር ያገኙት ስለ ጉዳይ?
ከጎግል ነው፣ አቤት ከአፕሊኬሽን ነው።
ከአፕሊኬሽን ነው። እሺ አዎ።
እሺ እሺ፣ መልካም ቀን ይሁንልዎት።